ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። አቶ አዲሱ ነው?
hello ጤና ይስጥልኝ።
አውሬ ሰላም ሰላም ነው?
አቶ አዲሱ ነው? እግዚአብሔር አዎ ነኝ።
ይመስገን።
አዎ እንዴት ነሽ?
እሺ፣ አሪፍ ነበር የምደውልልዎት። እግዚአብሔር አዎ ይመስገን።
እ እሺ፣ ጥሪ ማዕከላችን ላይ ያሉትን አስተያየት ለመቀበል ነበር። ትንሽ ጊዜ ይኖሩታል?
አይ አሁን የሆነ ስብሰባ ላይ ስለሆንኩኝ ከወጣ በኋላ ልደውል።
እሺ፣ እደውልልዎታለሁ መልሼ። እሺ።
መልካም